ሄሎ አንድ ቡድን ጥሬ ነው ፕሪሚስ አለ የለውም ሚድ ነው እሺ ንገረኝ።
አስራ ሁለት አስራ ሁለት ሰላሳ አንድ ሰላሳ አንድ ሰላሳ ሶስት ሰላሳ ሶስት አስራ ሁለት
አስራ ሁለት
ሰላሳ አንድ ሰላሳ አንድ ሰላሳ ሶስት ሰላሳ ሶስት አስራ ሁለት አስራ ሁለት ቦነስ ለቆላል። እሺ እ?
ቦነስ ለቋል በሁለት ነው የምንወደደው እ አይደለም bonus bonus ኡ ለቆልሃል መቶ ሀያ ብር አንድ መቶ ሀያ ሰው ብር?
የወደቀው አዎ
መቶ ሀያ ብር እሺ አመሰግናለሁ እሺ አመሰግናለሁ በጣም።